ሀሎ አቤት
ጤና ይስጥልን።
ሰላም ደህና
ትናንትና ዋሽንግተን ቡልቡላ ያለው ጋር ሄጄ ነበር እና እሺ
በቴሌግራም መልእክት ልኬ ነበር እና መልስ እየጠበቅኩ ነበረ። መሴጅ ልኬ ነበር በቴሌግራም።
የቡልቡላን ነው
አዎ ስልክ ልስጦት የነሱ
እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ድጋሚ ሰማንያ ስድስት
እሺ ታንኪ